ጤና ኢትዮጵያ በራ መረጃ ማዕከል ባኩት ምን እርዳዎት?
መረጃ እየተቀበልኩኝ ተቋርጦብኝ ነው። ከአዲስ አበባ ወደ ዲሲ ስንት ሰዓት ነው በረራ ዛሬ?
እሺ የዛሬውን በረራ ነው የፈለጉት?
አዎ የበረራ መረጃ ከአዲስ አበባ ወደ ዲሲ።
እሺ እያየሁት አንድ ደቂቃ ይጠብቁኝ።
እሺ
እሺ አሳንስ አካባቢ ወይም ደግሞ ፋይቭ ኤም ነው የሚነሳው። ፋይቭ ቱዌኒ ኤም በእኛ- በ- በኢትዮጵያ ስንት ሰዓት ማለት ነው?
አሳንስ አካባቢ
አሁን ከቀኑ
እ
ከ- አሁን ከ- አሁን ማለት ነው ከቀኑ ከ- አሁን ማለት ነው አሁን አስር ሰዓት ነው ከአንድ ሰዓት በኋላ
አንድ ጊዜ ይቅርታ ትንሽ ሲስተም ሲስተም እያስቸገረ ስለሆነ ነው። መ- መልሼ ልደውልዎት ሙሉ መረጃውን እንጂ እሺ እባክህን እጠብቃለሁ።
በዚህ ስልክ ልደውልዎት የስ- የስልክ የእርስዎ ነው?
አዎ አዎ እሺ ስሞትም አለበት በአምላክ በአምላክ እሺ መልሼ እደውልዎታለሁ። እሺ እሺ እሺ
በዚህ ኧረ እርዳኝ እስኪ ኧረ እርዳኝ እስኪ